ፓፓ ጤና ይስጥልን።
አብሮ ይስጥልን።
ምን ልታወት?
መኪና ፈልጌ ነው።
ምን አይነት መኪና ነው የፈለገው?
ፋይፌል ያኔ በባንክ እንቻስተም ምናምን
ሳይክል ሳይክል ለን የለጠፈም ያለጠፈም
ያለጠፈ ቢሆን መረጃ በባንክ የምታብቻችሁ ከሆነ
የለጠ እኮ እሺ ያለጠፈ